ነው።
ሰላም ጤና ይስጥልኝ። በስቲ
ከቤት ቤት ወደ እንትን ያዘዋወርኩት ብር መሀል ላይ ቀርተዋል፣ ወደ ቴሌብር።
እሺ፣ አንድ መስመር ላይ ጠብቀኝ። እሺ፣ በዚህ ስልክ ግን አይደለም።
እሺ፣ ቆይ አንዴ ጠብቀኝ። ኧረ ላ- ሄማ፣ ወይ እሺ፣ ስንት ብር ነበረ?
አስራ ሶስት እሺ፣ ቤት ቤት ቁጥርን ትነግረኛለህ?
ዜሮ ሁለት
ዜሮ ዘጠኝ ዜሮ ሁለት ስልሳ አራት ስልሳ አራት ስልሳ ዘጠኝ ስልሳ ዘጠኝ ሰላሳ ሰላሳ አ
ዛሬ ነበረ ያልከው?
አ ና
እሺ፣ check አድርግ። ቴሌብር ቁጥር ዜሮ ዘጠኝ ዜሮ ሁለት ስልሳ አራት ስልሳ ዘጠኝ ሰላሳ ነው።
አ
ገብቶላል። እሺ፣ አሁን check አድርገው።
እሺ፣ አመሰግናለሁ።
መልካም እሺ